Hello ሀሎ ወይ ሰላም ነው
አለን ሰላም ነው እንትን ነበር ቴሌግራም ላይ attach አድርጌላችሁ አለ እንትን አልቀይርልኝ አለ AnyDesk ቴሌግራም ላይ attach አድርጌላችሁ ነበር እሺ ማን ነበር ስምህ ልይልክ ዮ- ዮሴፍ ጆሲ ጆሲ ቴሌግራም አዘዞ ላይ ማን ነው የሚለው ጆሲ ጆሲ አዎ
ምንድን ነበር የሆነብክ እንትን ነው cashier አንድ ላይ እ, እንትን ማውጫ ኮፒ ማውጫዋ ላይ እንትን ብሎ locked out ብሏል እሺ፣ አያስገባም።
cashier አንድ ነው አዎ locked out shop ኡ ብሏል የት ነው?
እሱም- እ?
የት ነው shop ኡ?
አዘዞ አዘዞ አዘዞ ጎንደር አዘዞ አዎ እሺ እናያለን እሺ እና እንትን ደግሞ cashier ሁለት ላይ ደግሞ የ timer ችግር አለ አያሳይም ሰዓት ደቂቃውን cashier ሁለት ላይ አዎ ሰዓቱ አይታይም ስትቆርጥ አያሳያትም ሲዘጋ ምናምን ሲል አዎ እዛው ላፕቶፑ ላይ ሌሎች ኦኬ።
ያሳያል የእሱ አያሳያል ካሸርቱ ላይ እሺ ልካይልን አላ እኔ ዲስክ አዎ እሺ እና ይላለን እሺ አባ።